zenit Ndio. Zenit Mslama. ሁሉ ስፖርት ቴሌብር አያመጣም፣ እየሰራ አይደለም።
አዎ ቴሌብር እየሰራ አይደለም። ምንድን ነው የፈለጉት?
ያው ለመጫወት ነበረ፣ ግን አሁን እያመጣ ዲፖዚት ነው አይደለም።
ዊዝድሮ ነው?
እ? ምን? ሌላ
ሄሎ ሄሎ ዲፖዚት ነው ሄሎ።
ዊዝድሮ ነው? ዲፖዚት ነው ዊዝድሮ ነው የፈለጉት?
አብሽ ድሮ ወይ ዊዝድሮ ነው?
አ እሺ የብራንች ፔመንት የሚል አለ አይደለ? ብራንች ፔመንት ሌግዞ ነው።
አ
እስቲ አንዴ ከደረሰው ይደውል።
እሺ እሺ